hello
አቤት አቤት ሰላም ነው
እግዚአብሔር ይመስገን Donkey Tube ነው የምደርሰውት አዎ Donkey Tube እንደሆነ አውቄያለሁ Donkey Tube ቴሌግራም ቻናል አላችሁ Donkey Tube የሚል የለም ቴሌብር ፓይ Donkey Tube የሚል አላችሁ የላችሁም አይ የለንም ምንም አይነት የቴሌግራም ቻናል የለንም
አሃ።
በስማችን እንጂ okay በእናንተ ስም የሆነ የሚራገብ እንትን አይቼ ነው የለም።
እሺ እሺ